ጤና ዳኮም
ሰላም ነው?
እግዚአብሔር ይመስገን። እባክዎ ምን ልርዳዎት?
ማሽን ትናንትና አጥቦት ከሄደ በኋላ አልሰራም ብሎኝ ነበር።
እም፣ እሺ ደንበኛችን BGI ID ዎትን ይነግሩኛል?
እ?
BGI ID?
ኮድ ቁጥር ነው?
አዎ፣ የቤቶ መለያ ቁጥር ማለት ነው።
እ አሸናፊ ባርና ሪስቶራንት፣ ደረጀ ወፍጮ ቤት፣ ሰፈራ።
እ BGI ID ዎትን አ- የለም
ATM card የምትመስል ናት?
እ በጽሁፍ መልእክት የገባሉት አላዩትም? በስልኮ ላይ
አላየሁትም። ሊያው እሺ፣ ችግር የለውም። እ የተመዘገቡበትን ስልክ ቁጥር ይንገሩኝ።
ቆይ
የተመዘገቡበትን ስልክ ቁጥር ማለት ነው፣ የእርሶ ስልክ ቁጥር
እሺ እሺ